ሄሎ
እንዴት አድርሽ ነው? ሄሎ አይሰማም? እግዚአብሔር ይመስገን።
ይሰማኛል።
ሰባ ሰባት አንዴ አንዴ ኧረ አልጠፋም ስልኩ ሰባ ሰባት ምን ሆነ?
ሀምሳ
ሰባ ሀምሳ ሰባት ሁለት።
ሀምሳ ሁለት አዎ ምን ሆነ?
ኧረ ቅዱሴ ከችለኛ ታውጭ ደስ ይለኛልማ እናትሽ
ሰባ ሰባት ሀምሳ ሁለት ቃ እንዴ
እሺ
ምንድን ነው ለምንድን ነው የማትሰራው እ ለምንድን ነው የማትሰራው
ኧረ ጉዳት ነኝ አሁን ወድቄ ጉዳት ላይ ነኝ አዎ እናትሽ
ኧረ በስመ አብ
እ? ቅዱሴ ቃን ልጠይቅልክ ዲስፓቸሮች ናቸው ችግር የለም እሺ እሺ ተመለሻይ ነው አንድ ጨዋታ በላ አንድ ጎል
ሌላው ጆ ወየናል አይበጣልም ታባለ አይደለም አልቧ
እሺ አንድ ምሽት ከእንትን ነው ከ- ከጆይ ከየት- ከየት መሰለህ? ከጆይ እ፣ ፒዝሪያ ወደ ወደ ከጆይ ቆይ እሺ ፒኖን አላስኬደኝ እሺ በደምብ ፒኖን በደምብ አስታት እሺ ቼክ አደረጉ።
እሺ አልጨቀም የሚል እኮ